Buenas.
hello
hello
አሚር ነኝ።
አቤት፣ ሰላም ነው?
ምን ልርዳ?
አይሰማም?
ምን አልከኝ?
እ፣ እንትን ትኬት ነበረና በአንድ ጌም ነበር የወደቀና ሌላውን check ለማድረግ ብዬ አልተለቀቀልኝም።
okay ተራዝሞ ነው ጨዋታው።
የተራዘመ ነው ለጌማ ነው።
ከተራዘመ 24 ሰዓት በ24 ሰዓት ውስጥ እ፣ ጨዋታው መካሄዱን መጠበቅ አለብህ። ከተካሄደ ይታረምልሃል፣ ካልተካሄደ void ይሆናል። 24 ሰዓት ግን መጠበቅ አለብህ ከተራዘመ።
አመሰግናለሁ።
እሺ መልካም ቀን።
መልካም ቀን።